ናንዬ ናነዋ ወርቅ አልማዝ ገላዋ ከውቤ በረሃ ውለጋ አባ ኩራን እንደ ተኮላ ወርቅ ከሩቅ እያበራን እንዋደድ ልብን ሰው ነው ያፈራራን እንዋደድ ልብን ቀን ነው ያፈራራን ጣሪያን አጠገነው ባቡሩ ሰባራ አርባ መዳያቂ ንግር ደንባራ አንቺ ጥሎበት ነው የተጋባው ግራ እንዴት ብትናፍቀኝ እንዴትስ ብትወደኝ እትቱ ሰላይታ ፍቅሯ የበረደኝ ከሰው ለምዳመጣች ባስታነደኝ